ቤት ወይስ ከዳር ነው ዋኮም ገብተው ሰላም ነዋ።
አለን እግዚአብሔር ይመስገን።
እ፣ አንድ ትኬት ቦነስ ነበረኝና አልወጣልኝም።
እም?
አንድ ነበረኝና ጨዋታው አልተለቀቀም የተወሰነው።
እሺ cashier code ንገረኝ ይሻላል።
እሺ እሺ ዘጠና ዘጠኝ
እሺ ዘጠና ዘጠኝ ሰባ አምስት
ዘጠና ዘጠኝ ሰባ አምስት
ሀያ ዘጠኝ ስድስት
ሀያ ዘጠኝ ስድስት አዎ
አሁን ጨዋታ ወጥቷል። አባቴ ወጥቶባል። አራት ጨዋታ እሺ በቃ እሺ ወጥቶብሃል ጨዋታ ወጥቷል እሺ ማብራሪያ እሺ አመሰግነው እሺ እኛም እናመሰግናለን ስለደወልክ። መልካም ነው።
እሺ እሺ
አራት አመት ይባላል። አራት አመት